መፋጀት ከጀመሩት ፍቅር ፍቅር ነው ምንድነው ፈገግታ እንዲያው ለጊዜው ከአንጀት ከጀመሩት ፍቅር ፍቅር ነው ከአንገት በላይ ስቆ መራቀቅ ባንደበት ሊሆነው አይችልም ለፍቅር መሰረት እኔ እንደምወድህ